hello
hello ሰላም ጤና ይስጥልን። ቤት ስትሬት ምን ልርዳ?
እንትን ነበር ያለቀ ጨዋታ ነበር፣ አልተለቀቀም እስካሁን። ማ- ትናንት ነው ያለቀው ጨዋታ።
cashier code ዷን ትነግረኛለህ?
እ፣ ኦንላይን ነው እሺ እኮ cashier code የምትላለች ታች ላይ
okay። ቆይ እሺ አንዴ እሺ አገኛት
አንዴ።
ወይ ticket ID ዋን ቴሌግራም ላይ ትልክልኝ አለክ።
እሺ በ ቴሌግራማችን ታውቀዋለህ?
አ
እሺ እዛ ላይ ላክልኝ።
እሺ እሺ አባ መልካም ቀን።